አስራ ሰባት ሰላሳ ስድስት extension አለ አይደል?
hello hello ወይ አዳነ አቤት password ህን የሚያቅ ሰው አለ እንዴ?
እ password ህን የሚያቅ ሰው አለ? ይህ ልጅ ያውቀዋል? password ህን የ Best Bet password ህን ይህ ልጅ ያውቀዋል እንዴ? አሁን ኧረ የወሰደ ልጁ ራሱ ያልሽኝ ልጅ አላውቀውም።
እሺ በቃ እንደዛ ከሆነ cancel እንዲያደርጉልህ ለቻፓዎች ልኬላቸዋለሁ። እንዴ cancel እስኪያደርጉልህ ድረስ ትንሽ ጠብቃቸው እሺ።
ኧረ የኔ ፍቅር ከቴሌ ብር ተበደሬ እኮ ነው እየቆጠረብኝ እኮ ነው።
እክ- እኮ እሺ፣ አይ cancel ላስደርግልህ ነው። አንዴ ትንሽ ጠብቃቸው እሺ።
እኮ አንቺ inform አድርጊኝ።
እሺ፣ አይ እኔ ልወጣ ነው አሁን። እስከ በ shift ነው የምንሰራው እና እኔ በእኔ ቦታ የምትተካኝልሽ ስልኳን እሰጥሃለሁ። እሺ ወይ ለስ- ለአንተ የአንተን ስልክ ለእሷ ሰጣትና እንድትደውልልኝ የእሷን ሰ- እነግራታለሁ።
የእሷን ሰተሽን check ባረጋት አይሻልም?
እሺ፣ ነው እሺ፣ disturb እሺ።
አላረጋትም። ግን እሺ፣ አረ ቤት ችግር ያረ ከወጣሽ በኋላ ደውዪልኝ ያለውን ነገር እንዴ ችግር አለ ማርያምን። እሺ፣ መናት እሺ፣ እሺ።
አላሳዝንሽም? ወንድምሽ አይደለ ወንድምሽ ቢሆን ብለሽ እንኳን አስቢ ማታረጊኝ እሺ፣ እሺ።
እ